ጤና ይስጥልን ቤት ቤት ቤት ነው የምንረዳው።
አዎ ሌላ ሁለት ሁለት ሺህ ሁለት ሺህ approve ማድረግ ፈልጌ ነበር። ሌላ ሁለት ሺህ
በዚህ ስልክ ነው አዎ፣ አሁን ቅድ- ቅድም ደውዬ ነበር።
እኮ approve አድርጌልህ ነበር አይደል?
አይ አንድ ብቻ ነው ያገባኝ። ሁለት ሁለት ሁለት ሺህ ነበርና እሺ
አንድ ሁለት ሺህ ብቻ ያገባኝ። ሌላ ሁለት ሺህ ይቀራል።
ገብቶልሃል። እሺ ቴሌብር account ን check አድርገው። ሁለቱንም ነው approve ያደረኩልህ።
አዎ በደንብ check አድርገው።
እሺ